ጤና ይስጥልን ማለት ይበቃል?
ሄሎ ጤና ይስጥልን።
አቤት
ምን ልትዘው ሰላም ነው?
ሰማች? እግዚአብሔር ይመስገን።
ሁለት ሺ ሁለት ሺ አምስት ኮሮላ ነበረች የሚሸጥ እሺ
ዋጋ እስከ ይዘውልን ይምጡ። ፓስተር ብራንቻችን ላይ ይዘውልን ይምጡ።
ፓስተር አ
ዋጋቸው አይ ሁለ- አሁን ሁለት ሺ ሌሎቹን ሁሉ የሰማው ነበር ሁለት ማንዋል ነች እኮ ይዘውልን ይምጡና የራሶትን ዋጋ ይዘው አዎ።
ከዛ እንትን በለው
በቃ እኔማ ሁለት ከሁለት ነው የሚለው
እኮ ይዘውልን ይምጡ።
ፓስተር አዎ ፓስተር አደባባዮችን ላይ እሺ ሲመጡ ደውሉልን።
እሺ